ሄሎ ሄሎ ወይ እ ይቅርታ መልሼ ደወልኩልዎት ከችብችብ እሺ
እ ዛሬ store ላይ ስላልነበር ነው ያልወጣልዎት። እ ለነገ ግን ይመጣል። መቀበል ይችላሉ?
አዎ ይችላል ይችላሉ?
አዎ በቃ እሺ፣ ለነገ አስገባልዎታለሁ። የት ነው የሚመጣልዎት?
ሴንቸሪ ሞል okay፣ እዛው ሴንቸሪ።
አዎ በቃ እሺ፣ እሺ፣ ነገ ይመጣልዎታል። እሺ፣ መልካም ቀን።
ግን አደራሽን በእናትሽ የተበላሸ ችግር እንዳይሆን የለም። እሺ፣ ችግር የለም። እሺ፣ ባለፈውም እንዲህ ቅሬታ እያቀረብኩ ስለሆነ ነገረኛ እንዳትሉኝ ማለት
አይ ችግር የለም። እሺ፣ እዛው ላይ ወይ driver ሩ ሳይሄድ check ማድረግ የሚችሉ ከሆነ እዛው ጋር check ያርጉትና ካልተመቸው እንደዛ እዛው አድርጌ- ተመላሽ ያደርጉታል።
ባለፈው አቮካዶ እንደዛ አድርጌ መልሻለሁ።
እሺ፣ እዛው ላይ check ያደርጉት ወይንም በቃ ሳይሄድ በመጣው driver ሩ።
እንዲመለስ አዎ አዎ።
እሺ እኔና እሺ እሺ፣ መልካም ቀን ይለት። እሺ እሺ ማየ ለአንቺ መልካም ቀን
ከዛስ